ጤና ይስጥልኝ።
ሰላም
ኦርደር አርግቼ ነበር እና ቅድም ብር ይመለሳል ምናምን ብላኝ ነበረ ልጅቷ።
okay እስኪ ስልክ ትነግረኛለህ? ይቅር
ዘጠኝ አርባ ሁለት አርባ ሁለት ሰባ አንድ ሰባ አንድ ሀያ አራት አስር ሀያ አራት አስር ቃላም ነው የሚለው
ቃላ
individual order ነው personal individual order አራት አይተም አንድ ሺ ዘጠኝ መቶ ሰማንያ ብር ነው።
አንድ ሺ ዘጠኝ መቶ ሰማንያ ብር በቃ እሺ እሺ፣ አሁን አስልክላለሁ። በጣም ይቅርታ product ኡን ስላልመጣ ነው የተባልከው ቅድም ስላልመጣ ብሩን እንመልሰልሃለን ብላኝ ነበር። እኔ ድጋሚ order ለማድረግ ስል ብሩ አልተመለሰልኝም።
በቃ በጣም ይቅርታ፣ አሁን አስልክላለሁ።
እሺ እሺ እሺ እሺ
እሺ